ጥልኝ ዋሳ የጥገና ማዕከል ሰላም ዋሳ ኤሌክትሮኒክስ ነው።
አዎ ከአፍሪወርክ ኢትዮጵያ ነበር የደወልነው። አፍሪወርክ ፍሪላንስ ኢትዮጵያ።
ከምን አፍሪወርክ ፍሪላንስ ኢትዮጵያ።
እሺ እሺ፣ በ senior technician vacancy አውጥታችሁ ነበር አይደለም? ዛሬ አፍሪ አፍሪ ምንድን ነው ያልሽኝ ውዴ?
አፍሪወርክ ፍሪላንስ ኢትዮጵያ
እሺ አውጥታችሁ ነበረ በ senior technician።
እ፣ እርግጠኛ አይደለሁኝም check ላድርግና ልደውልልሽ።
እሺ ይቻላል።
ሌላ ጥያቄ አለሽ በዛ?
payment pending ላይ ስላለ ነው ያስቸገሩት ነገር ካለ እንደማወቅ ነበረ ክፍያ ላይ ከከፈሉም ደግሞ በምን option እንደከፈሉ በምን payment option እንደከፈሉ ለማወቅ ነበረ።
እናሳውቅሻለን ደውለን።
እሺ አመሰግናለሁ።